Uri, Lasso. Hilo. Hilo. Hilo.
ሄሎ አዎ፣ ቆይ ዋን አቤት።
ሚኒት ሜርሲ ቅድስት ነኝ። እኔ ምሽ ለምንድን ነው በቴክስት የምትልኪው? ኧረ ተይ ኧረ ተይ ልታባርሪኝ ነው።
ወይኔ ይቅርታ ይኔ እኔ እኮ ኢሜል ላይ ልኬልሽ ካላየሽው ብዬ ነው።
አይ አይ አወለሁኝ ችግር የለውም በኢሜይል ይላ ይቅር በይኝ።
ስለሚታይ ችግር የለም።
ይቅርታ system ደግሞ የለም። እሺ እሺ፣ system ስለዚህ የለም። ሲ- ሲኖር እንትን እልሻለሁ።
እሺ፣ እንዴ፣ በቃ touch ኣችን እንዳትወጪ እንጂ ችግር የለውም።
እሺ እሺ ቻው።
እሺ።
እሺ